ጫካ
hello፣ ጤና ይስጥልን።
አቤት፣ ምን ነካዎት?
ብር አስተላለፍኩ የነበረ ወደ ቴሌ ብር እና
እሺ፣
አልገባልኝ አለ።
ወደ ምን ባንክ ነው? በቴሌ ብር ነው?
ወደ ቴሌ ብር። አዎ፣ በዚህ ስልክ ቁጥር።
አሁን በደወሉበት?
አዎ፣
ስንት ብር ነው?
አ- አንድ ጊዜ አስር ሺህ እና አንድ ጊዜ ደግሞ አንድ ሺህ
አስር ሺህ ገቢ ተደርጎሎታል?
የመጀመሪያው ነው። ሁለተኛው የመጀመሪያው ገብቶልኛል። ሁለተኛው
እሺ፣ እኛ ጋር ስለ betting ድርጅቱ approve ያስደርጉ።
እ እ ከ betting ድርጅቱ approve ያስደርጉ። እሺ፣ ወደ እኛ system አልገባም።
አ- አሀ ወደ እናንተ አልገባም።
አዎ፣ ወደ እኛ ስላልመጣ betting ድርጅቱን approve ያስደርጉ።
እሺ፣ እሺ።
እሺ፣ መልካም ቀን።